ሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎዬ የምልበት ሕይወቴ ጊዜ አጣ እፎዬ የምልበት ሕይወቴ ጊዜ አጣ የትዝታ ስሜት ልብ ላይ ነዳጅ የትዝታ ስሜት ልብ ላይ ነዳጅ አይጠፋ ምን ጊዜም ይዳፈናል እንጂ አይጠፋ ምን ጊዜም ይዳፈናል እንጂ ታዝኝልኝ ነበረ ብታይኝ በእውነቱ ታዝኝልኝ ነበረ ብታይኝ በእውነቱ ከሰውነት ወጣሁት ብሎኝ የጥንቱ ከሰውነት ወጣሁት ብሎኝ የጥንቱ ትዝታሺ በርቀት የሚወረወረው ትዝታሺ በርቀት የሚወረወረው በድንገት ገባና ልቤን ቦረቦረው በድንገት ገባና ልቤን ቦረቦረው እህ በማለት እድሜን ልጨርሰው እህ በማለት እድሜን ልጨርሰው ባይን እያየውሽ ነው ሆዴን የሚብሰው ባይን እያየውሽ ነው ሆዴን የሚብሰው ማለትን ማንም አያውቀው ማለትን ማንም አያውቀው ከልብ ውስጥ ገብቶ ካላስጨነቀው ከልብ ውስጥ ገብቶ ባላስጨነቀው ወየው ጉድ ስንታለ በሆዴ ወየው ጉድ ስንታለ በሆዴ አምቄው ነው እንጂ ኑሮዬን በዘዴ አምቄው ነው እንጂ ኑሮዬን በዘዴ ወፊቱን አርዳችው ክንፏን አኖሩልኝ ወፊቱን አርዳችው ክንፏን አኖሩልኝ ስበር እኖራለሁ መቼም አልሆነልኝ ስበር እኖራለሁ መቼም አልሆነልኝ ሁልጊዜ ከላይ ታችን የምባዝነው ሁልጊዜ ከላይ ታችን የምባዝነው የጎደለው ሞልቶን ይሆናል ብዬ ነው የጎደለው ሞልቶን ይሆናል ብዬ ነው ላላለልኝ ነገር አጉል ከመልፋቱ ላላለልኝ ነገር አጉል ከመልፋቱ ይሻለኝ ይሆናል አንገቴን መድፋቱ ይሻለኝ ይሆናል አንገቴን መድፋቱ